ጤና ይስጥልኝ ቻፓ ቻፓ withdraw ብዬ ብር አልገባልኝም ነበረ።
ከምን ላይ ነው?
flash board ከምን ላይ ነው?
flash board
ወደ ምን
ወደ ቴሌብር ወደ ምን ባንክ ይገባሉ? ቴሌብር የደወሉበት ስልክ ቁጥር ነው?
አዎ እሱ ነው ለቼ ትናንት ነው እንትን ያልኩት እምቢ አለኝ። ደውል ደውል እምቢ ስላለኝ አንድ ሺህ አምስት መቶ ብር
Hello አቤት Hello። እሺ ከእነሱ site ወደ እኛ አልተላከም? ከነሱ ቢያስደርጉ እሺ፣ ከእነሱ እኮ እዚህ ወደ እናንተ እኮ ልኬ
እርስዎ ነው ያልኩት እንጂ ከ system ኡ ላይ አልላከም። እሺ ከነሱ ምን አልሽኝ?
approve አስደርገ ያስልኩ።
ወደ ከእነሱ system approve አስደርገው ያስልኩ።
እነሱ እነሱ ጋር ልደውል ወይ እነሱ ናቸው የሚያስገቡልኝ?
አዎ፣ እነሱ ጋር ይደውሉና approve አድርጉልኝ ይበሏቸው።
active አድርጉልኝ ልበላቸው።
አዎ።
እሺ እሺ